ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ አለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። የዚህን መጽሐፍ ትረካ ክፍል ሶስት አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ አለሙ። ሁለተኛ ስም ጥቅምት 2007 ዓመተ ምህረት ክፍል ሶስት ምዕራፍ አምስት አያሌውን ተከተልኩ። ጥቅምት 26 ቀን ከጋሞ ካምፕ ተነሳን። በሰሜን በኩል 10 ኪሎ ሜትር ርቀት ወደሚገኝ አዲትየ የሚባል ቦታ ለመጠጋት ነው። በብዙ በተለያዩ ምክንያቶች በዚህ ቦታ ላይ ለብዙ ሳምንታት እንድንቆይ ሆነ። የመጀመሪያው ምክንያት ሁሉም ሰራዊት ተጠቃሎ አንድ ላይ አልገባም ነበር። እንቅስቃሴው ገና እየተጀመረ ነበርና ግማሹ ዘማች ከቤቱም አልወጣ። ሁለተኛው ምክንያት ደግሞ ከታች በቆላው የወባ በሽታ እየገነነ ነበር። የዝናብ ወራት እያለቀ ስለነበር ትግራይና የተከዜ ወንዝ ደግሞ የሚያቋርጡት ሆነው አልተገኘም። የሞላው ወንዝ መጠን እየወረደ እንደሆነም ወሬ ተነገረን። ሶስተኛው ምክንያት ደግሞ ከአዲስ አበባ በመጣ ቴሌግራም ደጃዝማች አያሌው በየትኛው አቅጣጫ ወደ ግንባር እንደሚሄዱ አዲስ ትዕዛዝ እስከሚመጣ ድረስ እንዳይንቀሳቀሱ የሚል ነው። የመጀመሪያው ትዕዛዝ በኤርትራ ምዕራባዊ ድንበር በዚያን ጊዜ የእንግሊዝ ሱዳንን ወደሚያዋስነው ሰቲት ወደ ተባለ ቦታ እንድንሄድ ነበር። እንግዲህ ያ ዘመቻ እቅድ በአዲስ አበባ ታጥፏል ማለት ነው። ምክንያቱ ለኛ አልተነገረንም፣ ቆይተን ነው ያወቅነው። አዲትየ የሚያስደስት ቦታ ነው። ተራሮችና ጫካ አረንጓዴ ሜዳዎች ሞልተውታል። የድሮ ገዳም ፍርስራሽ ያለበት ከፍታ ቦታ ለዋናው ካምፕ እንዲሆን ተመረጠ። ያረጁ ትላልቅ ዛፎች ቅርንጫፎች ሽፋን ስለሚሰጡ ድንኳኖችን ከስር ተክለን እንደሚመቸን ለማድረግ ቻል። የደጃዝማች መኖሪያዎች ሶስት ውድ የሆኑ በተርታ የተተከሉ ድንኳኖች ሲሆኑ አንደኛው ለእንግዳ መቀበያ፣ አንደኛው ለምግብ፣ ሶስተኛው ደግሞ ለመኝታ ነበር። መኮንኖችና ወታደሮችም ድንኳናቸውን በቡድን በቡድን ዙሪያውን ይተክሉ ጀመር። አዲስ የሚቀላቀለው ጦርም እንደዚያው እየተከለ ካምፑ ዙሪያውን በብዙ ማይል የሚቆጠር ርቀት ድረስ ሆነ። የጦሩን ቁጥር መገመት አስቸጋሪ ነበር። ምክንያቱም አጠገብ ከሰፈረው በስተቀር ሌሎች ተደብቀው ነው የሰፈሩት። እኔም ማየት አልቻልኩም። የኢትዮጵያ የጦር መሪ ሌላ ጊዜ ካምፑን ክፍት መሃል ሜዳ ላይ እያደርግና ወታደሮቹን በዙሪያው እንዲሰፍሩ በማድረግ ቁጥሩን በማወቅ ከጠላቱ ጦር ቁጥር ጋር ያወዳድራል። በዚህ ቦታ ግን የጦር መሪው የጦሩን ቁጥር ማወቅ ሆነ ማሳየት አይችልም። በአዲስዬ ቆይታችን በመጀመሪያዎቹ ቀናት ለአዲስ አበባ መንግስት ቴሌግራም ልኬ ነበር። እሱም በውላችን መሰረት ደጃዝማች አያሌው ሙሉ በሙሉ ተሽሏቸው ስለሚገኙ አውሮፕላን ተልኮልኝ እንድመለስ ነበር። ደጃዝማች አብሬ እንድቆይ ይፈልጉ ስለነበር ቴሌግራሙን እንድልክና እንድጠይቅ እያመናቱ ነበር የፈቀዱልኝ። አውሮፕላን እስኪላክልኝ በምቆይበት ጊዜም ጊዜን የማሳልፈው ጧት ጧት ህሙማንን በማየት ነበር። ሰዎች መሄዴን ሲሰሙ ያለ የሌለ ህመም ይዘው መቅረብ ጀመሩ። ከሁሉም በላይ ብዙ ጥርስ ነቀልኩ። ይህም ተደምሮ ለሰባት ዓመታት ስሰራ ካወለኩት በላይ ነበር። ወታደሮች ሌላው ቀርቶ የታመሙ ከብቶቻቸውን ይዘው መምጣት ጀመሩ። የከብት ሕክምና ትምህርት ስላልነበረኝ ይህንን መከራከሪያ ምክንያት አቀረብኩኝ። እኔ የሰው ዶክተር ነኝ። አህያህን ዛሬ ባክምልህ የአህያ ዶክተር ሆናለሁ እና ወደፊት ደግሞ አንተን አሞህ ባክምህ የአህያ ዶክተር ስለሆንኩ አንተም እንደ አህያ ነው የምትቆጠረው። ይህ ብልሃት ሰራ። ምክንያቱም ለሀገሬው ሰዎች ከትልቁ ስድብ አንዱ አህያ መባል ነው። ምሳ ከደጃች አያሌውና ከሌሎች ጋር ከበላው በኋላ የማውቃቸውን ሰዎች ወይም ህሙማኑን ለመጠየቅ ወጣ ብዬ እዘዋወራለሁ። እንደዚህ በእግሬ በምዘዋወርባቸው በአንዱ ቀን ለህይወቴ የሚያሰጋ ነገር መኖሩን ተረዳው። ወደ ጦር ግንባሩ እየተጠጋን በሄድን ቁጥር ይህ ለእኔ የሚያሰጋኝ ነገር እየጨመረ እንደሚሄድ እርግጠኛ ሆንኩ። ወታደሮች አካባቢ አለፍ ብዬ ሲሄድ የምሰማው ንግግር ይሄ ነጭ ሰው እዚህ ምን ያደርጋል? ነጭ ሰው እዚህ ምን ሊረባ ነው? ነጮች እርስ በርስ ይተጋገዙ የለ አሁን ደግሞ ጦርነት ላይ ስለሆነ እየሰለለም ይሆናል። በጊዜ ማስወገድ ነው የሚበጀው። ብቻ ጦር ሜዳን ነድራት እንጂ ጥይት ከየት አቅጣጫ እንደተተኮሰ ማን ያውቃል? አልፎ አልፎም ደግሞ ዝም በሉ ጨዋችሁ አትናገሩ፣ እኛ ሀገር ስለተወለደ ቋንቋችንም ይናገራል የሚል ንግግር እሰማለሁ። ብዙ ጊዜ ደግሞ ሰዎች በፊት ለፊትም ይተናኮሉኝ ነበር። ይህ በሚሆንበት ጊዜ ምንም ምህረት ሳላሳይ ከንጉሱ የተላኩ ሐኪም በመሆኔ ስልጣኔን በመጠቀም የተተናኮለኝ ሰው በአደባባይ ቅጣት እንዲቀበል እጠይቃለሁ። ቅጣቱም ይፈጸማል። በዚህ አይነት በካምፕ ውስጥ ለቆሰሉና ለታመሙ እርዳታ እንድሰጥ በንጉሱ የተላኩ መሆኔን እና ስለኔም ደህንነት ደጃች አያሌው ኃላፊነት የወሰዱ መሆኑን እንዲታወቅ ሆነ። እንደዚያም ሆኖ በጎሪጥ ነበር የሚያዩኝ። ምክንያቱም ኢትዮጵያውያን በውስጣቸው ሁሉንም ፈረንጆች በጥርጣሬ ማየት ስለጀመሩ ነው። እኔ ተረድቻቸዋለሁ። በዚህ ምክንያት ቂም ሆነ ጥላቻ አልያዝኩም። ነገር ግን ያለችኝን በክር የተንጠለጠለች ሕይወቴን ለማራዘም ራሴን ለመጠበቅ ምን ማድረግ አለብኝ ብዬ ደጃዝማችን ጠየቁ። ያለውን አደጋ ስለተረዱ ብቻዬን እንደማልወጣ ቃል ገብተው በሄድኩበት ቦታ አብረውኝ የሚሄዱ አምሳ ወታደሮች መደቡልኝ። በዚያው ልክ ደግሞ ብዙ በጦርነቱ ጊዜ ትልቅ እርዳታ ያደረጉልኝ ወዳጆችና ጓደኞችም ነበሩኝ። ከነዚህ መካከል አቶ ማሞ ባለቤቱና ቤት ውስጥ የተወለደች የአገልጋይ ልጅ ግን እንደ ልጅ የሚያሳድጓት የስምንት ዓመት ልጅ አጸደን ይጨምራል። በክፉ ጊዜ እነዚህ ሰዎች ለኔ ያላደረጉልኝ ነገር የለም። በአንድ አጋጣሚም አቶ ማሞ ሕይወቴን አድኖልኛል። እነዚህ ጓደኞቼ ይህንን ቀጥሎ የምጽፈውን መስመር ቢያነቡ ምኞቴ ነው። እሱም እነሱ ላኪማቸው ላደረጉት በጎ ነገር ምስጋና እንዳለውና እንደሚገባቸው ለሁል ጊዜም የማስታውሰው ነገር መሆኑን ነው። አቶ ማሞ ከአዲስ አበባ ወደ ደጃዝማች አያሌው በመቶ የሚቆጠሩ የጥይት ጭነቶች እንዲያደርስ በመንግስት የተላከ ሰው ነው። ባለቤቱም አብራው ተከተለች። ቢቆስል ልታስታምመው፣ ሊሞትም ልትቀብር ነው። ትንሿ አጸደም 700 ኪሎ ሜትር በእግሯ ነው የተጓዘችው። የሚያፈር በሽታ ስላለባት በበቅሎ መሄድ አትችልም ነበር። ካምፕ ባደረግንበት ቦታ ሁሉ አጸደ እሳት አንድዳ ቡና ቆልታ ፈሽታ ታፈላለች። በእርሷ ምትክ ቡና ፈላለሁ ያለ ቢጠነቀቅ ይሻለዋል። ምክንያቱም እሷ እንደምታፈላ ቡና የሚሆን የለም ነበር። አፏ ሰፋ ብሎ ከፍርግርጉ ጥርሶቿ ጋር ደፈት ያለ አፍንጫ ያላት የቤት ልጅ ነበረች። ከዚያ በተጨማሪ በጣም ብልህና አስቂኝም ነበረች። ዘፈን መዝፈንና መወዛወዝ፣ ተረት ማውራት የሚያላት ሰው አልነበረም። ሰውንም ሆነ እንስሳውን አነጋገርና አያያዝ ትችልበታለች። በሚገርሙ ቀልዶቿ በሳቅ እንፈነዳለን። አባባሎቿ ሁሉ የሚገርሙ ነበሩ። አንድ ቀን ህዳር ሁለት ቀን ይመስለኛል ከዳባት የተላከ በስምንት የከብት ጭነት መድኃኒት መጣልን። ከአዲስ አበባ በአውሮፕላን የተላከ ነበር። ለደጃዝማች ደብዳቤዎች አብረው ተልከዋል። ለእኔ ግን አልመጣልኝም። በአስር ወራት ውስጥ ከቤተሰቦችም ሆነ ከጓደኞቼ የሰማሁት ምንም ነገር የለም። ደብዳቤዎች እንዲያልፉ ያልተፈቀደበት ምክንያት እስካሁን ድረስ ያልገባኝ እንቆቅልሽ ነው። በአንደኛው ደብዳቤ ደጃዝማች አያሌውን ተከትዬ እንዲሄድ ተጽፏል። እኔ በነገሩ ልስማማ አልስማማበት ለማወቅ ግን ለማንም ጉዳያቸው አልሆነም። በሚቀጥለው ቀን በደብዳቤው የተጻፈውን የሚያረጋግጥ የቴሌግራም መልእክት ተቀበልኩ። ከአሁን በኋላ ምን ማድረግ እችላለሁ? በአጃቢ ወደ አዲስ አበባ እንዳልመለስ የማይታሰብ ነገር ነው። አገሩም መንገዱም አስተማማኝ አይደለም። ከደጃዝማችም የተሰጠኝ መሳሪያ የለኝም። ደጃዝማች ከእሳቸው ጋር እንድቀርም ስለሚፈልጉ እርዳታ ብጠይቅ እንደሚሰጠኝ ተስፋ አላደረኩም። እንግዲህ ያለሁበት ግንባር እንደ ሌላው ጦር ግንባር ጥሩም ወይም መጥፎ ሊሆን ይችላል። ለማንኛውም ወደ ጦር ሜዳ እየሄድኩ ነው። ረጋ ባለመንፈስ ዕጣይን ተቀበልኩና መዘጋጀት ተጀመርኩ። ተዘበራርቀው ተጭነው የመጡት መድኃኒቶች፣ ቁስል መጠቅለያ ጨርቆች እና የሕክምና ቁሳቁሶች እየተፈቱ በስም በስም እየሆኑ እንደገና ታሸጉ። ማንኛውም በቅደም ተከተል ወይም በክብደት አልተስተካከሉም። ይህ ስራ ብዙ ቀን ወሰደ። ነገር ግን እኔ በፈለግኩት መንገድ ስለተዘጋጀ ደስ ብሎኛል። ለግሌ የሚሆን ግን የሚረባ ነገር አላዘጋጀውም። ትንሽ ልብሶች ነው የያዝኩት። ያደረግኩት ጫማም ቢሆን ከሶስት ወር በላይ አያዘልቅም። ወደ አዲስ አበባ ቴሌግራም ልኬ ለአንድ ዓመት የሚሆን ልብስና ሌላም አስፈላጊ ነገሮች ያስቀመጥኩበት አረንጓዴው ሳጥን እንዲላክልኝ ጠየቁ። ይህንን ሳጥን በሚመለከት በቴሌግራም ሆነ በደብዳቤዎች በመላው ጦርነት ወቅት ልውውጥ ተደርጓል። ሳጥኑ የት እንደደረሰ እስካሁን ድረስ የሚታወቅ ነገር የለም። እኔም አላየሁትም። አብረውኝ እንዲሰሩ የተላኩ ሁለት ተጨማሪ dresser ኦች መጡ። ለስምንት ዓመታት በትሪፖሊ ሆስፒታል የሰሩ ናቸው። ፈጠነ የተባለው ሻል ያለውና ጥሩ የእንግሊዝኛ ችሎታ ያለው በደረጃውም ከፍ ያለ ስለነበር ዋና dresser ሆኖ ተመደበ። የሶስቱም ድሬሰሮቼ እያንዳንዳቸው ምን አይነት የሥራ መደብ እንዳላቸው መመሪያ ሰጠው። ከዚያ በተጨማሪ የትኛው ዕቃ ወይ መድኃኒት የትኛው ሳጥን ውስጥ እንዳለ እንዲያጠኑ ተደረገ። ይህም የሚፈልገውን ዕቃ በፍጥነት ለማግኘት እንዲረዳ ነው። እንደ ሁኔታውም ቢሆን ሁሉም ነገር በስነ ስርዓት ተደራጅቷል ብዬም አሰብኩ። ግን የሚበቃ መሳሪያ ስላልነበረኝ ቅር ብሎኛል። በአዲስ አበባ የመሳሪያዎች እጥረትም ስለነበር ከጦሩ ሆስፒታል የሚያስፈልገኝን ቁስል ማከሚያና መለስተኛ ቀዶ ሕክምና ማድረጊያ ስላልወሰድኩ የያዝኩት የግሌን መሳሪያ ብቻ ነበር። እንግዲህ ይህ የት ያደርሳል? መንግስት ግን መሳሪያዎች ከአውሮፓ እንደመጡ ወዲያው እንደሚልክልኝ ቃል ገብቶልኛል። ሰዎች በእንቅስቃሴ ላይ ስለሆኑ ተጨማሪ ሰዎች በየቀኑ ይመጡ ጀመር። በረጅም መስመር ተጓዦች፣ የተጫኑ አህዮች፣ በቅሎዎች፣ ፈረሶች በታጠቁ ወታደሮች እየተነዱ ከአገልጋዮች ሴቶችና ልጆች ጋር በመሆን ሲመጡ አየን። በነጋሪት የክተት ጥሪ የከተማው ሰው ወደ ጦር ሜዳ እንዲዘምት ተጠርቷል። ትላልቅ ግዛት የሚገዛው እያንዳንዱ ራስ ወይም ደጃዝማች የራሱ ነጋሪት አለው። በሌላ ከተተካም ነጋሪቱን ለተተኪው እንዲያስረክብ ይደረጋል። ነጋሪት እንደ ግዛቱ ስፋትና እንደ ገዢው ኃይል ከ12 እስከ 48 በቆዳ የተወጠሩ ከበሮዎች ይኖሩታል። ከበሮቹ ሶስት የተለያዩ አይነት መጠኖች ሲኖሩ በቡድን በቡድን በመሆን በተወሰነ ተራ ይጎሸማሉ። እንደ ነጋሪቱ አጎሳሰም ለጦርነት ክተት ጥሪ ወይም ለሰላም ጊዜ ወይም ለቀብር ጥሪ ይደረግበታል። ጉዞ በሚደረግበት ጊዜ ከበሮዎቹ በበቅሎ ጀርባ ይሆናሉ። በቅሎዎችም ወይ ሁለት ትንንሽ አለዚያም አንድ ትልቅ ከበሮ ነው የሚጫንባቸው። ነጋሪት መቺው ደግሞ ከበቅሎው ወደ ጀርባ ወደ ኋላ ይቀመጣል። ከበሮው በደንብ ፀሐይ ከሞቀ ጸጥ ባለ እኩለ ቀን እስከ 20 ኪሎ ሜትር ርቀት ድረስ ይሰማል። ግርማዊ የሆነ ታላቅ ድምፅ አለው። የነጋሪት ጦር ክተት ሲጠራ መሳሪያ መያዝ የሚችል ማንኛውም ወንድ ባለበት የከተማ ሰው ገበሬ ሳይል ሁሉም ይመዘገባል። ቄሶች ብቻ ናቸው የማይሰለፉት። ነገር ግን የቤተ ክርስቲያን አገልጋይ ካልሆነ በስተቀር የቄስ ልጅ እንኳ ቢሆን አይቀርም። ብዙ የደረሱ ወንዶች ልጆች ያሉት አባት ከአንድ ልጁ ጋር ብቻ እንዲቀር ይፈቀድለታል። ባሏ የሞተባት ሴት ከሆነች ደግሞ አንድ ልጅ ብቻ ካለ ልጁ ከዘመቻ ነፃ ይሆናል። ብዙ ልጆች ካሏት ደግሞ አንዱ ብቻ ነፃ ይሆናል። መሳሪያና ጥይት ደግሞ ራሱ ዘማቹ ነው ማዘጋጀት ያለበት። በእርግጥ መንግስት ጥይት ያከፋፍላል፣ ነገር ግን የወታደሩ ጥይት ካለቀ በኋላ ነው። የውጊያ መሳሪያው ደግሞ በየአይነቱ እንደ አካባቢውና እንደ ሰውየው የገንዘብ አቅም ይለያያል። አንድ ሰው ጠመንጃ ከሌለው ጎራዴውን ይዞ ይወጣል። ያም ከሌለው ደግሞ ዱላውን ይዞ ይወጣል። ግማሹ ወታደርና አብዛኛዎቹ የጦር መኮንኖች ከጠመንጃና ሽጉጥ በተጨማሪ ጎራዴ ይታጠቃሉ። ጎራዴ ረጅም ጠመም ያለ እንደ ምላጭ ስለት ያለው ብረት ነው። ከቆዳ በተሰራ ቦት ውስጥ ይደረግና በቀኝ በኩል ከወገብ ላይ በቀበቶ ጠበቅ አርጎ ይታሰራል። ሁልጊዜም ቢሆን ይህን መሳሪያ ጣሊያኖች በጣም ነው የሚፈሩት። የሚመዘዘው በቀኝ እጅ ወደፊትና ወደ ላይ በመሳብ ነው። በአንድ ስንዝር ብቻ ጠላትን ጭንቅላት አባ የማድረግ ችሎታ አለው። የኢትዮጵያዊው ምርጥ መሳሪያው ነው። አጠቃቀሙና አያያዙን ተክኖበታል። ጎራዴውን የታጠቀ ዕለታ ወኔው ልክ የለውም። ያለምንም ውድድር የጀግና ሰው መሳሪያ ነው። ወታደሮቹ የያዟቸው ጠመንጃዎች ደግሞ የተለያዩ አይነቶች ናቸው። ጥንታዊው በአፈሙዙ ባሩድ የሚጠቀጠቅበት የ1850 ዓመተ ምህረት ወይም ከዚያ በፊት የተሰራ ሞዴል ነው። ባሩዱ ከቤት የተሰራ ሲሆን ድንጋይ ወይም የብረት እርሳስ ጋር ይደባለቃል። ለመጠቅጠቅም አሮጌ ጨርቅ ይጠቀማሉ። ቤተ መዘክር መቀመጥ የሚገባው ነው። አንድ ሁለት መቶ የሚሆኑ የዚህ መሳሪያ አይነቶችን የደጃች አያሌ ወታደሮች ይዘው አይቻለሁ። በእድሜ ከዚያ ቀጥሎ ሬሚንግተን የሚባል የ1863 ሞዴል ሲሆን ለዚህ መሳሪያም የራሱ ጥይቶች አልተሰሩለትም። አምስት ከመቶ የሚሆነው የዚህ መሳሪያ አይነት ነው። በግምት 30 ከመቶ የሚሆነው ደግሞ በ1870 የተሰራ ፉሲል ግራስ የተባለ የፈረንሳይ 11 ሚሜ ካሊበር ጠመንጃ ነው። ይህም ቢሆን በፋብሪካ የተመረቱ ጥይቶች አይጠቀምም ነበር። የ1880 ሞዴል የሆነ የጣሊያን ጠመንጃ የራሱ የተመረቱ ጥይቶች የሚጎርስ አይነት ደግሞ 25 ከመቶ የሚሆነውን ድርሻ ይዟል። ዘመናዊ ከሚባሉት ደግሞ የፈረንሳይ ለበል፣ የእንግሊዝ ሊ ሜትፎርድ፣ የጀርመን ማውዜር፣ የኦስትሪያ ማንሊቸር እና የጣሊያን ሞዴል 91 ይገኙበታል። የዚህ አይነቱ የተደበላለቀ መሳሪያ አይነት መኖር ደግሞ ትልቅ ችግር አለው። እሱም ጥይት ማከፋፈል ላይ ነው። አንድ የወታደር ቡድን ከላይ የተጠቀሱት የመሳሪያ አይነቶች በሙሉ ሊኖረው ይችላል። ይህን ችግር ግን ደጃች አያሌው ዘዴ አግኝተውለታል። እያንዳንዱ ሰው እስከ ጦርነቱ መጨረሻ ድረስ ለራሱ ልብስና ምግብ ኃላፊ ነው። የወታደር ዩኒፎርም የሚባል ነገር የለም። ሱሪና ሸሚዝ፣ በላዩ ላይ ሸማ ወይም ኩታ ነው የሚያዘው። አንድ ተቀያሪ ልብስ ቁርበት ከብርድ ልብስ ጋር ይያዛል። በእንቅስቃሴው ወይም በዘመቻው ጊዜ ለተወሰነ ጊዜ የሚበቃ ምግብ ይሰበሰባል። የምግብ አይነቶች ደግሞ ቆሎ፣ ዳቦ ቆሎ፣ በሶ፣ ጭኮ፣ ሽሮ፣ የጤፍ ዱቄት ለእንጀራ ወይም ለቂጣ መጋገሪያ የሚሆን ሚጥሚጣ ወይም በርበሬ ከሁሉም የምግብ አይነት ጋር የሚበላ ቡና አሞሌ ጨው፣ የበሬ የበግ ወይም የፍየል ስጋ ቋንጣ፣ ቅቤና ማር። ይህ ሁሉ ምግብ ከተሰበሰበ በኋላ በስልቻ ይያዛል። ከቤት ዕቃ ደግሞ የብረት ምጣድ፣ የብረት ድስት፣ የቡና ጀበና፣ የቡና መውቀጫ፣ መጥረቢያና ማጨድ ይዘናል። ሌሎች ጥቃቅን የሆኑ እያንዳንዱ ሰው የሚይዛቸው ዕቃዎችም ነበሩ። 75 ከመቶ የሚሆኑት ወታደሮች ደግሞ የሚጋለብ ጋማ ከብት፣ የጭነት ከብት፣ እንደ ንብረታቸው መጠን ደግሞ መዝመት የማይገባቸው አጃቢ ሰዎች ይዘው ይመጣሉ። ከአጃቢዎች ውስጥ የተገዙ የወንድና የሴት አገልጋዮች ወይም የተቀጠሩ አሽከሮች አሉበት። ከሰባት ዓመት በላይ የሆኑ ልጆችም አብረው ዘምተዋል። የእነዚህ ሥራ እንግዲህ ምግብ ማዘጋጀት፣ ውሃ መቅዳት፣ እንስሳቱን መጠበቅ፣ ከሁሉም በላይ ግን የቆሰለ ጌታቸውን መንከባከብ ወይም ሲሞት መቅበር ነው። ለእኔ ግልጽ እንደሆነልኝ አብዛኛው የኢትዮጵያ ሰራዊቱ ቁጥር ተከታዩ ነው። ይህ ደግሞ ለሰራዊቱ እንቅስቃሴ ትልቅ እንቅፋት ነው የሆነው። አውሮፓውያን እንደሚጠብቁት የኢትዮጵያ ሰራዊት ፈጥኖ የሚንቀሳቀስ አይደለም። ተከታዮችን ወደ ኋላ ትቶ የሚወጣው ዋናው ጦር ከአውሮፓውያን ሰራዊት የበለጠ የመንቀሳቀስ ችሎታ አለው። እንደዚህ በሚሆንበት ጊዜ ተንቀሳቃሹ ጦር ለሶስት ቀን የሚሆን ስንቅ ይዞ ነው የሚጓዘው። ያ ስንቅም ብዙ ጊዜ ቆሎ ነው። ከሶስት ቀን በኋላ ተመልሶ ከተከታዩ ጋር መደባለቅ የግድ ነው። ይህ የእንቅስቃሴ ችሎታ የተወሰነ መሆን በጦርነቱ ጊዜ አስከፊ አደጋ ነው ያስከተለው። ምዕራፍ ስድስት ውዝግብ። በአዲስዬ ቆይታችን በመጨረሻዎቹ ሳምንታት ሁኔታዎች በፍጥነት ይካሄዱ ጀመር። በሰቲት ካሉ የድንበር ጠባቂዎች በመጣ መልእክት ሶስት የጣሊያን አውሮፕላኖች ባምቦ አወታ የሚገኘውን የጫካ ምሽግ በቦምብ መደብደባቸው ተሰማ። በዚህ ምሽግ ብዛት ያለው የምግብ ስንቅ የተደበቀበት ቦታ ነበር። ወደ ስልሳ የሚሆኑ ቦምቦች ተጥለውበታል። ነገር ግን አንደኛቸውም ቢሆን ግንብ ወይም ቤት ላይ አላረፉም። ጥቂት ቦምቦች ምሽግ ውስጥ ባለው የውሃ ስፍራ ወደቁ። ውሃውም ወደ ቀይ መልክነት ተቀይሮ በውሃው ውስጥ የነበሩ አሳዎችን ገደለ። የድንበር ጠባቂዎች ደግሞ ውሃውን መጠጣት ይቻላል ወይም አይቻል እንደሆን የኔን ሕክምና እውቀት በመመርኮዝ ጠየቁኝ። እኔም በፍጹም ውሃውን እንዳይጠጡ የሚል መልስ ሰጠው። ያ ሁሉ አሳ በአንድ ጊዜ ማለቁ ራሱ ውሃውን ላለመጠቀም በቂ ምክንያት ነበር። እጀመች አያሌው ስንቃችን ወደ ገደላማ ቦታዎች ተወስዶ እንዲደበቅ ትዕዛዝ አስተላለፉ። ከጎጃሙ ገዢ ከራስ እምሩ በኩል በመጣ ዜና አርባ ሺህ ሰው ይዘው ወደ ጦርነቱ ግንባር እየተንቀሳቀሱ እንደሆነ ተሰማ። በጣና ሐይቅ ምዕራብ በኩል የሚገኝ ጣቢያ አለፋ ደርሰዋል። ነገር ግን ወደ የትኛው ግንባር ማለትም ወደ ቆላማው ሰቲት ወይም በሰሜን በኩል ወደ ትግራይ ግንባር የሚሄዱ መሆኑ ግልጽ ስላልሆነ ወደ ጎንደር ተጉዘው ከዛው ሆነው ትዕዛዝ የሚጠብቁ እንደሆነ ተነገረ። የራስ እምሩ መልእክተኞች በቅርብ የማውቃቸው ሁለት ወጣቶች ናቸው። ከአዲስ አበባ የመጡ ሲሆን የጦር ሰራዊት አገልግሎት ውስጥ ገብተዋል። የፈረንሳይ ትምህርት ቤት ስለተማሩ ከሌሎች ሰልጠን ያሉ ናቸው። የለበሱት ልብስም ጠቆር ያለ ሰማያዊ የሱፍ ልብስ ነበር። የኋላ ኋላ ግን ይህ አለባበስ ለሕይወት አስጊ የሆነ አደጋ ማስከተሉ አልቀረም። ሁለቱም ሰዎች በተጓዙበት ባልሰለጠነው የሰሜን መንገዶች ክፍል ገበሬው በስህተት የጣሊያን ሰላዮች አድርጎ ያያቸው ነበር። መዱላ እንዳይደበደቡ ራሳቸውን እየደበቁ መጓዝ ነበረባቸው። ከመድረሳቸው ከአንድ ቀን በፊት ራሳቸውን ለማዳን ቀጥ ባለ ገደል መውረድ ነበረባቸው። በዚህ አንገት በሚያስደፋ ጉዟቸው አንደኛው ከበቅሎ ላይ ወድቆ ሁለት የጎን አጥንቶች ስብራት ደርሶበታል። ከስብራቱ ይልቅ በፍርሃት የተነሳ ሞራሉ ወድቋል። ከዚህ በኋላ እንደ ጓደኞቻቸው መልበስ ቢጀምሩ ምክንያቱን መረዳት ይቻላል። ህዳር ዘጠኝ ቀን ለመጀመሪያ ጊዜ የጣሊያን አውሮፕላን ድምፅ ሰማን። በርቀት መሆን አለበት፣ በአይን ማየት አልቻልንም። ለጠቅላላው ካምፕ ውስጥ ግን ስሜት በመፍጠር የመነጋገሪያ ርዕስ ሆነ። በሺህ የሚቆጠሩት ወታደሮች በጣም ከራቀና ወጣ ካለ ቦታ ስለመጡ ሞተር የሚባል ነገር እንኳ አይተው አያውቁም ነበር። ጥቂቶቹ አውሮፕላኑ እንደ ንብ አይነት ድምፅ ነው ያለው አሉ። ምናልባትም ለዚህ ይሆናል የሴት ጾታ የሰጡት። በሰሜን ንብ የሴት ጾታ ነው ያላት። የኋላ ኋላ አውሮፕላን ቶሎ ቶሎ መታየት ሲጀመር አሁን መጣች መባል ተጀመረ። ቦምብ መጣት ሲጀመር ደግሞ እንቁላል ጣለች ይባላል። እንዲህ አይነቱ ቀልድ ያለበት አገላለጽ በራስ እምሩ ሰራዊትም ውስጥ ይነገር እንደነበር በኋላ ጎረቤት ስንሆን ለማወቅ ችያለሁ። የመጀመሪያዋ አውሮፕላን በታየችበት ቀን መሐመድ ኢማም የሚባል ሰው መጣ። በጣም ሀብታም አረብ ነው። በኤርትራ በሚኖሩ ጣሊያኖች ዘንድ የተከበረ ሲሆን በእስልምና አማኞች ዘንድ ደግሞ ታላቅ ተሰሚነት ነበረው። ምክንያቱም የራሳቸው የነቢዩ መሐመድ የትውልድ ሐረግ ስለነበረው ነው። በደጃች አያሌው ግዛት ውስጥ በንግድ ሥራ ምክንያት ከደጃዝማች አያሌው ጋር ትውውቅና ወዳጅነትም ነበረው። ከአራት ቀናት በፊት ስለ ሰውየው መምጣት ሁለት የቴሌግራም መልእክቶች ስለደረሱን አመጣጡ እንግዳ አልሆነብንም። አንደኛው ቴሌግራም ከአዲስ አበባ ሰውየው ወደ ደጃዝማች ካምፕ እንደሚመጣ የሚገልጽ ነው። እንግዲህ ንጉሱ በሚስጥራዊ መንገድ በሰሜን በኩል የሚሆነውን እንደሚያውቁ ለማሳወቅም ይመስላል። በሌላ በኩል ደግሞ ንጉሱና መንግስታቸው በደጃች አያሌው ላይ ሙሉ እምነት እንደሌላቸው ሆኖ ደጃች አያሌው የሚያደርጉትን ነገር በቅርብ እንደሚከታተሉ ለማሳወቅም ነው። ለዚህ እንግዳ ወደ ደጃች አያሌው መምጣት ጉዳይ በአዲስ አበባ በኩል መታወቁ በኤርትራ ድንበር ያለው የቴሌግራም ኦፐሬተር ነው የተጠረጠረው። ከዚህ በፊት የንጉሱ መልእክቶችን እንዳሳለፈም ይታወቃል። ምክንያቱም እሱን ጨምሮ በመላው አገሪቱ ያሉ የቴሌግራም ሰራተኞች ደሞዛቸውን መንግስት ነበር የሚከፍለው። ጥርጣሬያችን ግን ስህተት ሆኖ ተገኘ። ከብዙ ወራት በኋላ እንዳወቅነው የደጃች አያሌው የራሳቸው የጦር መኮንን የድንበር ጠባቂዎች አዛዥ የሆነው ቀኛዝማች መንግስቱ ከንጉሱ ብዙ ብር ተከፍሎት አለቃውን እየሰለለ ነበር። የቴሌግራም ሰራተኛው ደግሞ እንደሰማሁት ከሆነ በደጃች አያሌው እየተከፈለው ለሁለቱም ወገን በመሰለል ስራ ላይ ስለነበረ የንጉሱ ሰላይ ቀኛዝማች መንግስቱ የመሐመድ ኢማምን መምጣት በቴሌግራም ወደ አዲስ አበባ እንዲያስተላልፍ ፈቀደለት። ሁለተኛው የደረሰን ቴሌግራም ደግሞ ከአዛዡ ከራሱ ከቀኛዝማች መንግስቱ ነው የነበረው። በመልእክቱም አለቃውን ሲነግር ባለበት ኃላፊነት መሐመድ ኢማምን ያለማለፊያ ወረቀት ድንበር ሲያቋርጥ ስላገኘው እስረኛ አድርጎ ስለያዘው ምን ማድረግ እንዳለበት ካለቃው ትዕዛዝ እንዲሰጠው ነው። ደጃዝማች በአስቸኳይ ቴሌግራም መልሰው እስረኛው ከጠንካራ ጥበቃ ጋር በአስቸኳይ ወደ እሳቸው እንዲላክ የሚል መልእክት ላኩ። ሰውየው እንደደረሰ ስናየው የተጎሳቆለ ሆኖ ነው ያገኘነው። ደጃች አያሌው የሚገባውን ሰላምታ ካቀረበ በኋላ ወዲያውኑ ስለደረሰበት በደል ተቃውሞ አሰማ። የድንበር ጠባቂዎች የነበረውን ጓዝና ንብረት ወስደውበታል። የሚለብሰውን የሐር ሸሚዝ እንኳ እንዲለብስ አልፈቀዱለትም። ለሶስት ቀናት አድርጎት የማያውቀውን በእግሩ እንዲጓዝ መደረጉን፣ ውድ ዋጋ ያለው በቅሎውን እንደተቀማ፣ ምግብ እንኳ ጭብጥ ሙሉ የተቆላ ገብስ ብቻ እንደተሰጠው፣ ከሁሉም በላይ ደግሞ ቡናና ትንባሆ መከልከሉን ተናገረ። አዛዡ ደግሞ ጥፋቱ የራሱ የመሐመድ ኢማም እንደሆነ ነገሩት። ምክንያቱም በጦርነት ጊዜ ያለ ይለፍ ድንበር ማቋረጥ አልነበረበትም። ቀጥሎም በደረሰበት በደልና ችግር የሚያዝኑ መሆኑን ገልጸው ይቅርታ ጠየቁ። ለእንግዳው ከዛፍ ስር ድንኳን ከተወጠረ በኋላ ለእንግዳ የሚሆን በግ ባርኮ እንዲያርድ መሐመዳዊ የሆነ ሰው ተጠራ። የእስልምና ሃይማኖት ተከታዮች በክርስቲያን የታረደ ከብት ሥጋ አይበሉም። በአላህና በነቢዩ ደንብ መሰረት ከታረደ ብቻ ነው የሚበላው። በዛው ልክ ደግሞ የኦርቶዶክስ ሃይማኖት ተከታዮችም በስላሴዎች ስም ካልተባረከ አይነኩትም። ቡና በትልቅ መቁያ ላይ ሆኖ ቀረበ። እኔም ካለኝ ትንባሆ የማካፈል ክብሩ ደረሰኝ። ሆኖም እየጎደለ የነበረውን የትንባሆ መጠን ቀነሰብኝ። በሚቀጥለው ቀን መሐመድ ኢማምና ደጃች አያሌው ለብቻቸው በመሆን ለረጅም ጊዜ ተነጋገሩ። ማምሻውን ደጃች አያሌው ለእኔ በሚስጥር መሐመድ የተላከው ከጓደኛቸው ከኤርትራው ገዢ ጣሊያን መልእክቱም ደጃዝማች በጦርነት እንዳይሳተፉ ለማሳመንና ለመወትወት ነበር። ደጃች አያሌው ከተስማሙ ጣሊያኖች ሲያሸንፉ የራስነት ማዕረግ ተሰጥቷቸው የጠቅላላው የሰሜን ምዕራብ ገዢ ሆነው ሊሾሙ ነው። ከዚህ በተጨማሪ ደግሞ ብዙ ገንዘብ ስለሚሰጣቸው በሀገሪቱ ውስጥ ትልቅ ሀብታም እንደሚሆኑ ነው። እውነት ነው ንጉሡ በድለውኛል ብለው ደጃዝማች ነገሩኝ። ነገር ግን እኔ አገሬን በምንም ያህል ገንዘብ የምከዳ አይደለሁም። ጣሊያኖች እኔን ይከዳል ብለው ማሰባቸው የሚያሳፍር ነው። ልጅቻ እያሌው መሐመድ ኢማምን ምን እንደሚያደርጉት እያሰቡ ነበር። በእርግጥ የጣሊያን አምባሳደር ነበር። ነገር ግን ያለንበትን ካምፕ ለማወቅና ወደፊት እንቅስቃሴያችን ምን እንደሆነ ለማወቅ ተልኮ ቢሆንስ? ስለዚህ እንደ ጦር ምርኮኛ ሆኖ እንዲቆይ ተወሰነና አውሮፕላን ተልኮ ወደ አዲስ አበባ እንዲወሰድ መንግስት ተጠየቀ። ቴሌግራሙ ማምሻውን ወደ አዲስ አበባ ተላከ። ከሁለት ቀን በኋላ የመጣው መልስ ግን እስረኛው በአስቸኳይ ታጅቦ ወደ ድንበሩ እንዲመለስ የሚል ነበር። ደጃዝማች አያሌውም ሌላ ሰው ሊገነዘብ እንደሚችለው በውሳኔው አልተስማሙም። ነገር ግን የግድ ትዕዛዙን ተቀበሉ። ሰውየውን እንዲሁ መልሶ በነጻ መልቀቅ ያለውን አደጋ እኔም ተረድቻለሁ። ግን ለትንባሆዬ ስር ቶሎ እንዲሄድልኝ ፈልጌ ነበር። ስለ ወደፊት እንቅስቃሴያችን ለሰላዮች የተሳሳተ መረጃ ለመስጠት የማስመሰያ እንቅስቃሴ በማድረግ ካምፑን በትነን መሐመድ ኢማምን ከኛ ጋር በማድረግ ወደ ሰቲት በሚወስደው መንገድ 20 ኪሎ ሜትር ገባ ብለን አዲስ ካምፕ መሰረትን። ከዚህ ተነስቶም በአጃቢ ወደ ኤርትራ እንዲመለስ ተፈቀደለት። መሐመድ ኢማም ከኛ ጋር በነበረው ቆይታ ብዙ ጊዜ የአውሮፕላን ድምፅ እንሰማ ነበር። ጣሊያኖቹ የአምባሳደራቸው ሁኔታ ምን እንደሆነ ለማወቅ ለማጣራት ተመልካቾች እየላኩ ነበር። የደጃዝማች አያሌው በንጉሱ ደስተኛ ለመሆን ምክንያት መነገር የሚገባው ነገር ነው። ለብዙ ዓመታት የደጃች አያሌው ምቀኞች ደጃዝማቹን ከጣሊያኖች ጋር ወዳጅነት ያበዛል እያሉ ለንጉሱ ለአፄ ኃይለ ሥላሴ ነገር ይሰሩባቸው ነበር። ሆኖም በንጉሱና በደጃዝማቹ መካከል ላለው ቀዝቃዛ ግንኙነት ምክንያቱ ይህ ብቻ አልነበረም። አያሌው ላላቸው ስልጣንና ማዕረግ ምኒልክን ነው የሚያመሰግኑት። ስለዚህም ከቀድሞ ትውልድ ወገን ነው የሚመደቡት። አፄ ኃይለ ሥላሴ ዙፋኑን ሲይዙ የቀድሞ ባለስልጣኖችን ገሸሽ በማድረግ አብረዋቸው ያደጉ ወጣት ጓደኞቻቸውን ማቅረብ ጀመሩ። ይህም የሆነው በከፊል የቀድሞ መኳንንቶችን ባለማመን ነው። ይህ ያለመታመን ሁኔታ ሲታወቅ ደጃች አያሌው በጣም ነው ያስከፋቸው። ደጃዝማች አያሌው ንጉሡ ስልጣን ሲይዙ በጣም ነው የረዷቸው። የምኒልክ አልጋ ወራሽ ከነበሩት ከልጅ ኢያሱ ጋር በመሐሶ በተደረገው ጦርነት ንጉሱ እንዲያሸንፉ ደጃች አያሌው ከፍተኛ እርዳታ ነው ያደረጉት። በኋላም ራስ ሉክሳ ሲሸፍቱ በአንቺም በተደረገው ጦርነት ደጃች አያሌው ናቸው ራስ ጉክሳን ድል ያደረጉት። ለዚህ ስራቸው በንጉሱ እንደ ሽልማት ቃል የተገባላቸው የራስነት ማዕረግ ተሰጥቷቸው የሰፊው የበጌ ምድር ገዢ እንደሚሆኑ ነበር። ቃል የተገባላቸው ነገር ግን እውን አልሆነም። ምናልባትም የደጃች አያሌው አማቻቸው ራስ ካሳና ሌሎች ቀናተኞች በውስጥ ለውስጥ በደጃዝማቹ ላይ ነገር እየሰሩ ስለነበር ነው። በተጨማሪ ደግሞ የእሳቸው በርቀት ከሚገኘው የሰሜን ግዛት ተነስተው እንደ ሌሎቹ እኩዮቻቸው ንጉሱን በየጊዜው እጅ መንሳት አለመቻላቸው ነው። በንጉሱ ፊት በየጊዜው መቅረብ ደግሞ ለማደግ በጣም አስፈላጊ ሁኔታ ነበር። በእኔ ግምት ግን የደጃች አያሌው መከፋት ዋነኛው ምክንያት ንጉሱ በጠሩት ግብዣ ላይ የተሰጣቸው የመቀመጫ ደረጃ ነበር። ከዚህ ቀደም መቀመጫቸው ከከፍተኛ መኳንንቶች አንዱ እንደመሆኑ በንጉሱ ቀኝ በኩል ይቀመጡ ነበር። የኋላ ኋላ ግን ያን ስፍራቸውን ለወጣቶቹ ለራስ እምሩና ለራስ ደስታ እንዲለቁ ተደረጉ። ይህን ሲያዩ አያሌው ከስድብ ቆጠሩት። በተሰማኝ ምሬት ምክንያት አንድ ጉርሻ እንኳ በጉሮሮዬ ሊወርድ አልቻለም እያሉ ይህ ነገር በተነሳ ቁጥር ያጫውቱኝ ነበር። ሌላው ምክንያት ደግሞ የደጃች አያሌው ከማዕከላዊ መንግስት ጥራት ያላቸው በቂ መሳሪያዎችና ጥይት አለመሰጠት ነበር። በሌላ ግንባር ያሉ አዛዦች ዘመናዊ መውዘር ጠመንጃዎች፣ መትረየሶች፣ የኦርሊኮን መድፎችና አየር መቃወሚያዎች እንደልባቸው ተሰጥቷቸዋል። አያሌው ግን አምስት መቶ መውዘር ጠመንጃዎችና አስር መትረየሶች ነበር የደረሳቸው። በራሳቸው ገንዘብ እንኳ አንድ መቶ ሀምሳ መውዜር ከመንግስት ሲገዙ አስቸጋሪ ሁኔታ ፈጥረውባቸው ነበር። የሰፈርንበት ካምፕ በጠገዴና ወልቃይት መለያያ ካሳ የሚባል ወንዝ በግምት ወደ 1000 ሜትር ጥልቀት ባለው ሸለቆ ውስጥ በሚወርድበት ድንበር ላይ ነው። ወደ ምዕራብ በኩል ሸለቆው ሰፋ ይልና ቆላማና ረባዳ የሆነው የአንገረብ ወንዝ ወደሚፈስበት አቅጣጫ ያመራል። ለምስራቅ በኩል ግን ሸለቆው ድንገት ያቆምና ለጠገዴና ወልቃይት ተራራ ሰንሰለቶች ተራ ይለቃል። በሌላ አቅጣጫ ደግሞ መሬቱ ዝቅ እያለ በመሄድ ከትግራይ ጋር በተከዜ ወንዝ ከሚለያዩት ወደ ረባዳው ዋልድባና ቆላ ወገራ መሬቶች ይወስዳል። የተከዜ ወንዝ በኢትዮጵያ ካሉ ትልቅ ወንዞች አንዱ ነው። እኛ ደግሞ ቀጥታ ተራራዎችን አቋርጠን ከተራራዎች ማዶ ነበር የምንሄደው። ቦታው ጠለሎ ይባላል። የሰላሳ ኪሎ ሜትር ርቀትም ነበረው። በጠዋት ዶሮ ሲጮህ መንገድ ጀመርን። በኢትዮጵያ ከሌሊቱ ዘጠኝ ሰዓት ላይ ነው ዶሮ የሚጮኸው። ሁሉም ነገር ሰላም ከሆነ ከጠዋቱ ሁለት ሰዓት ሲሆን እንደርሳለን። በጣም ጠዋት ስለሚሆን የጠላት አውሮፕላኖችንም ለማምለጥ ያመቻል። አዛዡ ወደ አንድ ሺህ የሚሆኑትን የራሳቸው ጠባቂዎች በማስከተል ከኋላ ሆነው መንገዱን ሲቀጥሉ እኔም በቀጥታ ከሳቸው ኋላ በመሆን መጓዝ ጀመርኩ። ከአንድ ቀን በፊት አንደኛውን dresser መድኃኒትና መሳሪያዎች ተጭነው ከኛ ፊት ለፊት እንዲጓዙ እንዲያደርግ ኃላፊነት ሰጥቼው ስለነበር ብዙም አልተጨነኩም። በግምት ሁለት ኪሎ ሜትር መንገድ እንደተጓዝ ሁሉም ነገር ድንገት ቀጥ አለ። ምን እንዳስቆመን እንዲያጣራ አንድ ሰው ወደፊት ተላከ። አምስት ደቂቃ ሳይሞላ መልእክቱን ሳይጨርስ ተመልሶ መጣ። ጠባቡ መንገድ በሰዎችና በእንስሶች ስለተጨናነቀ ማለፍ አልቻለም። ጆሮ የሚያደነቁር ጩኸትና ግርግር ተጀመረ። እንደዚያም እያለ እስከ ማታው ድረስ ቀጠለ። ሁሉም ይጮሃል። ከኋላ ያለው ፊት ለፊት ባለው ላይ ሲጮህ፣ የፊት ለፊቱ ደግሞ መልሶ ኋላ ባለው ላይ ሲጮህ ያለ ምንም ምክንያት ሳይስማማ ለግማሽ ሰዓት የሚሆን ሳንንቀሳቀስ ቆመን ቆየን። በመጨረሻ የችግሩ መንስኤ መድፎቹ መሆናቸውን ጭምጭምታ ሰማን። ደጃዝማች አያሌው ከራስ ጉግሳ የሰረቋቸው ሁለት የድሮ የተራራ መድፎች አሏቸው። በ1888 በአድዋ ጦርነት ጊዜም አብረዋቸው ነበሩ። የሚያስተማምኑ አሮጌ አርበኞች እያሉ በቃል ይጠሯቸው ነበር ደጃዝማች። መድፎቹን ፈትቶ በበቅሎ መጫን ይቻላል። እንደዚያም ሆኖ ግን ለዚህ ጠባብ የተራራ ማለፊያ መንገድ ትልቅ ሆነው ተገኙ። ምን ማድረግ ይቻላል? መድፈኞቹ መላውን ሊያገኙለት እንደሚችሉ ተስፋ ማድረግ ነው። ከጊዜ በኋላ ችግሩ ተፈታና ጉዞ እንደገና ተጀመረ። ነገር ግን ያዘገመ በሰዓት አንድ ኪሎ ሜትር ብቻ የሚንቀሳቀስ ሆነ። ቀኑ ሲወጣብን ከኋላ ሆነን የምንጓዘው ሰዎች የሚያስፈራ ትዕይንት ማየት ጀመርን። መንገዱ ለቀቅ ባለበት ቦታ እንኳ የጎኑ ስፋት ሁለት ሜትር አይሞላም። በአንድ ጎኑ ቀጥ ያለ 50 ሜትር ርዝመት ያለው ገደል፣ በሌላ ጎን ደግሞ 500 ሜትር የሚሆን ቁልቁለት ነው ያለው። ቁልቁል ስመለከት እኔ ራሴ ሆዴን ቁርጠት ነው የለቀቀብኝ። አልፎ አልፎ ወንዙ ቦርቡሮ ስንጥቅ ክፍተት ባለበት ቦታ ግንድ ድንጋይና የዛፍ ቅርንጫፎች እንደ ማለፊያ ተነጥፈውበታል። በዚህ መንገድ አንድ ላይ የተጨናነቁ ሰዎችና እንስሳት መስመር ይዘው ዓይን ማየት እስከሚሰለቸው ርቀት ድረስ ቀስ ብለው ይጓዛሉ። አህዮች ሲጓዙ ማየት ራሱ አእምሮን የሚረብሽ ሁኔታ ነው። እንደ ደንቡ አህዮች ወደ ገደሉ ጠርዝ በኩል ሆነው ነው እንዲሄዱ የሚደረጉት። ብዙዎቹ በባለቤቶቹ ኪሳራ የሕይወት ዋጋ ነው የከፈሉበት። አንዱ አህያ ሁለት መቶ ማርትሬዛ እንደተጫነ ተንከባሎ ከፊት ለፊቴ ወደቀ። ሙሉ የቀን ብርሃን ስለወጣ ፊት ለፊት ያሉት መንገደኞች መፍጠን ጀምረዋል። ሆኖም በቂ አልነበረም። ሰዓቱ እየሮጠብን ነው። በድንገት የጩኸት ድምፅ እየተቀባበለ እንደ እሳት ተቀጣጠለ። መጣች መጣች! ሁሉም ሰው መዝለል፣ ባለበት መቆም፣ ትንፋሹን መያዝ ጀመረ። እውነት ነው፣ እየደመቀ የሚመጣ የአውሮፕላን ድምፅ ይሰማኛል። ደጃዝማች ሁሉም ሰው የየራሱን እንስሳ ይዞ በጸጥታ እንዲቀመጥና እንዳይንቀሳቀስ ትዕዛዝ ሰጡ። ከድምፁ በስተቀር ምንም ሳናይ በመረበሽ መጠበቅ ጀመር። እዚህ መሮጫ ሜዳ ወይም መጠለያ በሌለበት ቦታ ላይ ይይዙን ይሆን? መቆረጫ የሌለው የሚመስል ረጅም ጊዜ ከቆየም በኋላ ሁለት ባለ ነጠላ ሞተር ቦምብ ጣይ አውሮፕላኖች አየን። ዝቅ ብለው ነበር የሚበሩት። አርፈንበት በነበረው የካምፕ ቦታ በኩል አድርገው ወደ ደቡብ አቅጣጫ ሄዱ። ምንም ማየት አትችልም፣ እውር ነች በማለት ወታደሮች እርስ በርስ ይነጋገሩ ነበር። መንገዱን እንደገና ስንቀጥል በእኔ ግምት እነዚህ አልባሌ ጀግኖች የአውሮፕላን ቦምብ አልወረደብንምና ምን እንደሚመስል አናውቅም ብለው ሳያማርሩ አልቀሩም። ብዙም ሳንዘገይ ከሰዓት በኋላ ጠለሎ ደረስ። ለሰውም ለእንስሳውም ረጅምና አድካሚ ቁልቁል መንገድ ነበር። ለዚያን ቀን አድካሚ ጉዞ የመጨረሻው ወይም ማቆሚያችን ነበር።
Thank you.
የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ የአገር ሕዝብ ጀግና ምን መጣበት? ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት?
ስንት ጊዜ እንሙት? እስቲ ልጠይቅሽ፣ ኢትዮጵያ ሀገሬ ከአንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን ለስንት ለስንት ዘመን ኑር ህይወት እየገበርን ስንት ጊዜ እንሙት? ዝቅዝቅ እንንጠልጠል፣ በገዢዎች ጭካኔ ከሀገር እንሰደድ፣ እንፈነቃቀል። እስኪ ልጠይቅሽ ኢትዮጵያ እናት ዓለም አንቺ የደም ሀገር ስንት ጊዜ እንሙት? ስንት ጊዜ እንቀበር? ስንቴ ስንቀበር? ስንቴ ስንታሰር? ስንት ጊዜ እንድማ? ስንት ጊዜ እንጩህ? ለአንድነት ለክብርሽ፣ ለህዝቦችሽ ክብር ወፌላላ እንግባ፣ ህይወት እንገብር። ስንቴ ስንታፈን ስንቴ ስንዘቅዘቅ ባረመኔ ገዢዎች ከእጅሽ እንፈልቀቅ፣ አገሯን እንልቀቅ። እናት አለ አራቱም ማዕዘንሽ ይሁነን እስር ቤት ስንት ጊዜ እንሙት? ለማን እንበላ ቤት? አንቺ እናት ዓለም ኢትዮጵያ የደም መሬት ጠዋትና ማታ ደግ ይመጣል እያልን ስንጸልይ ስንመኝ አንቺ እናት ዓለም የእኛ ዕጣ ፋንታ በሞት ብቻ ሆኖ እፎይታ የሚገኝ እስኪ ልጠይቅሽ እናት ልጁና ባለቤት በግፍ ስትደፈር ደም ሲያጠልባት እያንዳንዷ መንደር እንደ ታጠበ ጨርቅ ጀግኖች ሲሰቀሉ ልክ እንደ ቆሻሻ ከጉድጓድ ሲጣሉ አንቺ እስከምታውቂው ምን ያህል ነው አለ በጊዜው በወቅቱ አላፊ ሕዝብ ልጆች በጥይት ሲመቱ ዘራቸው ተመርጦ በቁም ሲቸለቱ ምን ያህል ነው አለ እናት አለ ግፉ እንዲቆምልን መከናው እንዲጠፍ ያልሄድንበት መንገድ ያልወጣንበት ሰልፍ ያላስተላለፍነው ተቃውሞ መግለጫ ያልተናገርንበት ዜና ማሰራጫ እስከ መቼ ድረስ እስኪ ልጠይቅሽ የእንግዲህ ልጅሽን ዙፋን ላይ አስቀምጠሽ የእውነተኛ ልጅሽን ጉድጓድ እየከተትሽ አንቺን ያልሁላ ጥቁር አስለብተሽ ጡቅ ነካሾችሽን ንግስና ቀብተሽ እስከ መቼውን እንዲህ የምታኖሪን አንቺ የደም ሀገር ኢትዮጵያ ንገሪን ንገሪን ግድ የለም ወደንም ጠላንም እንገፋለን እኛ ሌላ እናት የለንም። አቦ እስከ መቼ ድረስ ገዳይ እያነገስሽ ጥቁር እንዳስለበስሽ ጧትና ማታ ልጆችን ቀብረሽ ስንት ጊዜ እንታፈን? ስንቴ ስንዘቅዘቅ? ባረመኔ ገዦች ከእጅሽ እንፈልቀቅ፣ አገሯን እንልቀቅ። አራቱም ማዕዘንሽ ይሁነን እስር ቤት። ስንቱን እንለምን እንበላ ቤት አቤት አንቺ እናት ዓለም ኢትዮጵያ የደመሬት ከአንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን ለስንት ዘመን እንኑር ህይወት እየገበርን ስንት ጊዜ እንሙት ዝቅዝቅ እንንጠልጠል በገዢዎች ጭካኔ ከሀገር እንሰደድ እንፈነቃቀል እናም እስኪ ልጠይቅሽ ኢትዮጵያ እናት ዓለም አንቺ የደም ሀገር ስንት ጊዜ እንሙት ስንቴ ስንቀበር
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል።
Demem